hello ጤና ይስጥልኝ ቤት ቤት
ማን ቤቲ ነሽ?
አዎ ምን ልርዳ?
አረ በእናትሽ ብር አላስገቡልኝም ከትናንትና ጀምሮ።
እሺ withdraw አድርገና
አዎ
okay። እሺ አሁን በደወልክበት ቁጥር ነው?
አዎ ዜሮ ዘጠኝ አስራ ሶስት ሰባ አምስት ሀያ ሶስት ሃምሳ አንድ ይኸው ከአምስት መቶ ጀምሮ እስከ አንድ ሺህ ብሩ ነው። እሺ ሁለት ሺህ ብር ማለት ነው። ሁለት የአምስት መቶ እና አንድ አንድ ሺህ ንገራቸው። ሁሌ እኛ ስድስት ሰባት ነው።
አምስት መቶ ብር አለ አይደለ? አምስት አምስት መቶ ብር ነው።
አምስት አምስት መቶ ብር ሁለቴ፣ አንድ ሺህ ብር ደግሞ አንዴ።
አዎ በቻፓ ነው ያደረከው።
እና ታዲያ ቻፓ ላይም እኮ አልተመለሰም ወይ ምንድን ነው? ትናንትና ጀምሮ ነው።
አዎ በ- በቻፓ የተደረጉ transaction ኦች እንዳለ processing ላይ ናቸው። ቻፓ system ላይ ትንሽ ችግር ስለተፈጠረ ነው። እሺ አሳውቀናቸዋል። አዎ አዎ ከትናንት ከትናንት ጀምሮ ነው። ከትናንት ጀምሮ ነው። እሺ አንተ መደወል ትችላለህ። ስልካቸው ልስጥህ።
ጀምሮ እሺ አንዴ ጠብቀኝ። ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አየሽ እሺ